ሄሎ
ጤና ይስጥልን።
አብሮ ይስጥልህ። እንደውም ፊትህ ነው የምመርጠው።
ሰላም ነው።
እግዚአብሔር ይመስገን።
YouTube ትምህርት ለመማር ይኸውልሽ ከምዝገባው ቀን በፊት ብደውል ብደውል ዛሬ ገና chance አገኘሁ።
በአካል ነው መማር የፈለጉት አዎ በአካል አ፣ በጣም ብዙ ሰው ስለሚደውል ነው። ይቅርታ።
okay። ምንድን ነው አሁን መስፈርቱ ለመማር?
እሺ፣ ትምህርቱ already ሰኞ ተጀምሮ ነበረ።
እ እ እ ትምህርቱ ሰኞ ተጀምሮ ነበረ።
እሺ እ፣ አጠቃላይ ያው የሶስት ወር ስልጠና ነው።
እሺ በሳምንት ሁለት ቀን ነው። ቦታው ሲኤምሲ ሚካኤል ነው። ከአስራ አንድ ሰዓት እስከ አንድ ተኩል ነው።
አ- እናቴ አይሰማም፣ ጫጫታ አለ በጣም እናንተ ጋር። ወይ ቢሮዋችሁ የት ነው? በአካል መምጣት አይቻልም?
ይቻላል። ቦሌ መምጣት ይችላሉ። ቦሌ አበሩ ህንጻ፣ ቦሌ ደንበል አበሩ ህንጻ ላይ
okay። አበሩስ ህንጻ ላይ አዎ አለ። እዛ መምጣት ይችላሉ። በአካል አብነት ህንጻ ወይስ አበሩስ ህንጻ?
አበሩስ አበሩስ okay። አበሩስ ህንጻ ስንተኛ ፎቅ ላይ?
እ፣ አለ እዛ ታች ይነግሮታል።
okay። ደንበል ላይ ነው አይደለ?
አዎ ከላይ ደንበል አዎ ላይ
በቃ እሺ። የሶስት ወር ስልጠና ነው አጠቃላይ?
አዎ የሶስት ወር ስልጠና በሳምንት ሁለት ቀን ነው። ኬኤምሲ ሚካኤል